Hello ጤና ይስጥልኝ።
አብሮ ይስጥልን። ፍሊንትስቶን ሆም ምን ልርዳዎት?
ሊንክስቶን አዎ ፍሊንትስቶን ሆም ስለ አሁን ቤቶች በመሸጥ ላይ ናቸው። ይሄ በ interest free የቅድመ ክፍያ advance advance payment advance payment ስንት ነው?
ሶስት መቶ ሺህ ብር አዎ፣ ቅድመ ክፍያ።
አዎ። ቅድመ ክፍያ ሶስት መቶ ሺህ ብር ነው።
እ?
ቅድመ ክፍያ ሶስት መቶ ሺህ ብር ነው።
እሺ ቀሪውን ደግሞ በአስር አመት ነው ከወለድ ነፃ የምከፍሉት።
ከወለድ ነጻ።
አዎ ከወለድ ነፃ ነው። እንደየሳይ እንደየ site ኦቹ በእርግጥ በካሬ ዋጋቸው ይለያያል።
እሺ ባለ ሁለት መኝታ ስንት ነው?
እስኪ እኔ ጋ በ range ነው ያለው። minimum price አሁን ባለ ሁለት መኝታ ቤት ከሶስት ነጥብ ስድስት እ?
ጀምሮ ነው ያለው። እኔ ጋ ሶስት ነጥብ- በ range ነው ያለው። ከሶስት ነጥብ ስድስት ጀምሮ አለ ባለ ሁለት መኝታ ቤት።
ከዚያ በኋላ በየወሩ ነው በየአመቱ ነው የሚከፈለው?
እንደናንተ deal እንዳረጋችሁት ነው። ከሽያጭ አማካሪዎቻችን ጋር በወርም መክፈል ይችላሉ። ካልሆነ ደግሞ እሺ።
በ term በሶስት ወር በስድስት ወር አድርገው መክፈል ይችላሉ።
በሶስት ወር ምን ያህል ነው? በሶስት ወር በስድስት ወር አዎ እ፣ እንደየእንትኑ በ percent ስለሚለያይ አዎ።
ለበለጠ መረጃ እስኪ ወደ office ቢመጡ ቆንጆ ነው። የሽያጭ አማካሪዎች detail ኡ እንዲያስረዱ።
የት ነው የት ልምጣና ቦሌ ለማለት እሺ፣ ቦሌ ገርጂ እና ልደታ አለን። የትኛው የቀርቦት ይሆን?
ገርጂና ቦሌ የሚቀርበኛል። ልደታም ችግር የለውም ግን እሺ
ቦሌ ከየት ነው ሰው የሚመጡት?
እኔ ከወደ መገናኛ ነው የሚመጣ ከመገናኛ ከሆነ የቦሌ ከወደ ኮይ- አይቀርቦትም።
ወደ- ከ- ከወደ ኮዬ ነው አካባቢ ነው የሚመጣ ወደ መገናኛ ነው Okay።
የሚመጣ።
አዎ ወይ አዎ፣ የቦሌ ወይ የገርጂ ነው የሚቀርቡት። የቦሌውን እ፣ ያለው ቢሮአችን ሀያት ሆስፒታልን አወቁት።
እ? ሀያ ስድስት ሀያት ሰዓት ሆስፒታልን አወቁት።
አ- እሱ ጋር ወደ ቦሌ መድኃኒዓለም የሚያስወጣ አስፓልት አለ አይደለም? ሞይንኮ ጋር አ- አ- ከሞይንኮ ትንሽ ከፍ እንዳሉ ሱዙኪ መኪና መሸጫ አለ። ከሱ አጠገብ አለን office። እዛ እ፣ ብትሄዱ ፍሊንትስቶን የሚል አዎ አዎ ፍሊንትስቶን የሚል በ- ከሞይንኮ ትንሽ ከፍ እንዳሉ ወደ ላይ አለ ፍሊንትስቶን የሚል በቃ ደውልልሻለሁ። እዛ አካባቢ እና ታጥቆ
እሺ መቼ ይመችዎታል? ቀጠሮ እንዳስይዝልዎት።
Probably ወደዚያ ሚሄድኩ ነው። ለእኔም ሊሆን ይችላል። እሱ የ- እሺ ነገ ወይ check አደርግዎታለሁ ወይ ነገ ስሞትን ነገ ማን ልበል።
መሄድ ይመስለኛል።
እሺ እሺ ስሞትን ማን ልበል አብዱ አብዱ አብዱ። እሺ ምን ላይ ነበር ማስታወቂያችንን የሰሙት?
በከሬዲዮ ሬዲዮ ላይ። እሺ እሺ ነገ ቀጠሮ አስይዝልዎትና ብቅ ይበሉ። ያለውን መረጃ detail ይሰጦታል። site ኡ ጋርም ወስዶ ያሳይዎታል።
እሺ እሺ እሺ መልካም ጊዜ እንልዎት።